hello አቤት ሰላም ጤና ይስጥልን አሚራ ነኝ።
ከዊ ፕላስ ነበረ የምደውልልሽ የእኛን application አውርደሽ ነበር አዎ ለተጠቃሚነት ነው ለአሽከርካሪነት ነው ተጠቃሚ እሺ አሁን አንቺ ያወረድሽው አሽከርካሪዎች የሚመዘገቡበትን ነው እና ተጠቃሚ ደግሞ ከሆንሽ ዊ ፕላስ solution user የምትላለች እሷን አውርደሽ ብትጠቀሚ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እና አሸናፊ የሚያደርግሽን referral code ም እዛ ላይ ታገኛለሽ። እሺ አመሰግናለሁ። እሺ